ሌላው ጤና
ጤና ያብሮ ይስጥልን። እንትን ነበረ ትናንት ማታ በዚህ ቁጥር አምስት መቶ ብር withdraw አድርጌ okay። ወዴት ነበረ withdraw ያደረከው?
ወ- እ?
ወዴት withdraw ያደረከው? ወደ የት account?
ወደ በዚሁ ነው ግን withdraw የሚለው የመጨረሻው የለም።
አዎ አሁን ወደ ላይ አልመልሳለም። ወደ
ማለት አልመለስ ማለት ወደ deposit ላይ ለማድረግ ብዬ
okay። website ኡ ላይ ነው ችግሩ።
መሰለኝ። አዎ እንጂ በዚሁ በስልኩ በዚሁ ቁጥር በዚሁ ጠፎ ነው እንትን ያልኩት።
አይ አሁን እስኪ አልተረዳውም ጥያቄህን፣ አምስት ደቂቃ ጥያቄህን በኋላ አልተረዳውም። deposit እሺ፣ ይኸውልህ ወደሚለው withdraw ሁለት አይደለ withdraw ማድረጊያው አዎ አዎ፣ የመጀመሪያው withdraw ከላይ የምትነካው አለ። ሁለተኛው አዎ።
ከስር- ከስር መርጠህ የምትነካው አለ።
አዎ እሺ እሺ፣ እዛኛው ላይ አድርጌው ማለት ነው። አሁን ገንዘቡ እኮ ማለት ነው withdraw request ስለው አዎ እንትኑ ላይ ያለ አምስት መቶ ብር እንትን ያልኩት እሺ፣ check ላድርግልህ። ይሄን ሄድ።
በዚህ ቁጥር ነው አይደል?
አዎ በዚህ ቁጥር አዎ።
እሺ፣ check ላድርግልህ። ለማንኛውም እሺ አባቴ።
እሺ፣ እዚሁ ጠብቀኝ አንዴ።
እሺ። ስቴት የለኝም።
hello፣ አቤት አቤት።
deposit ነው ያልከኝ አይደል?
አዎ አዎ deposit ላይ ለማድረግ አዎ።
okay። እሺ፣ የሞከርከው ካለ ሊዮና እሺ ካሌለ እንትን እልሃለሁ፣ assist አደርግሃለሁ። በ screenshot አድርገህም ቢሆን ትልክልኛለህ፣ ሌላ ችግር ካለው ማለት ነው።
እሺ በቃ እኮ ቅድም እኮ ደውዬ ከአምስት ደቂቃ በኋላ ይመልሳል ብላኝ ነበረ።
ኦኬ።
እንግዲያው